hello withdraw አድርጌ ነበረ ታውቼ
withdrawal ነው?
አዎ withdrawal።
እሺ መቼ ነበረ?
አሁን አሁን አሁን ነው?
አዎ ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት አርባ ሰባት እሺ ዜሮ ዘጠኝ እሺ ስልሳ አንድ
እሺ እና ሁለት ደግሞ voucher ጠፋብን አንድ ሺህ እና አምስት መቶ ብር በ voucher አድርገን ነበረና አዎ voucher ቁጥሩንም ጠፍቶብን መቼ ነበር? ዛሬ ነው እሱ።
አሁን ዛሬ ነው ዛሬ ነው okay እሱን voucher ኡን ለማግኘት አ በቀ- በቀኝ በኩል account ኡን ሲከፍቱ በቀኝ በኩል balance የሚያዩባት አለች አይደል?
አዎ እሱ ጋር account history የሚል አለ።
አካውንት አካውንት ሂስትሪ ምትላለች አይደል?
አዎ
አዎ ያንን ሲጫኑት voucher history የሚል ያመጣሉታል ከላይ በኩል እሺ
እዛ ውስጥ ቀኑን ዛሬ ዘጠኝ ነው አይደለ? በዚህ ዛሬ ቀን ነው አዎ ያሉት አዎ ስታርት ዴት ኤንድ ዴት የሚላሉ እሺ በቃ የአካውንቱን በ- ወደ አካውንቱን የላክ ነው አስራ አዎ።
ሺህ አስራ ሺህ የሁለት ጊዜ በቻፓ
እሺ ቼክ እያደረኩልህ ነው። እሺ መስመር ላይ ጠብቅ።
እሺ ወዳጅ
hello ወይ account ኡ አንድ ሺ አስራ ስድስት ሰማንያ አራት አርባ ሰባት ስምንት ሰማንያ ስምንት ልክ አዎ ነው?
ኤ- ኤቢሳ ጠንቆ አዎ ኤቢሳ ጠንቆ አዎ።
እኔም አዎ እሺ እሺ processing እያለ ስለሆነ ነው ለቻፓ ሪፖርት አደርግሎታል። እነሱ approve ያደርጉታል።
እሺ ወዳጅ እሺ እሺ እሺ አመሰግናለሁ እሺ እኛም እናመሰግናለን። መልካም ቀን።